ጤና ይስጥልን።
ጤና ይስጥልን። CT scan ፈልገን ነበረ። ከሚኒሊክ ሆስፒታል ነው።
እሺ፣
ICU room ላይ ማሽን ላይ ነው ያለችው እና ማሽን ያለው አምቡላንስ ነበረ የምትፈልገው እና ተጋብዛላችሁ።
እሺ። ምን CT scan ነበር?
እ?
C- ምን አይነት CT scan ነው?
እስቲ ወይ ከእንትኑ ጋር ላናግርሽ ወይስ ቴሌግራም ያለው ነበር ካለ ያዘዘውን ቁራጭ ወረቀት ልላከው እንትኑ ች- ይቻላል። ቴሌግራም ላይ መላክ ትችላለህ።
በየትኛው ይሄ ይሄ ቴሌግራም አለው በዚህ ቁጥር?
ይሄ የለውም። ቆይ አንድ ጊዜ እሺ እሺ።
ከምኒልክ ነው ያልከኝ አይደለ?
ከሚኒሊካ እሺ። ላከውና ዋጋውን ነግሬ ከዛም በኋላ አምቡላንስ የምትፈልግ ከሆነ ትመቸዋል።
እሺ።
ስልሳ ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ
አስር አስር ዘጠና ስድስት ዘጠና ዘጠኝ
ዘጠና ስድስት ዘጠና ዘጠኝ አዎ።
እሺ። እሱ ላይ ልላክልሽ እና መልሼ ልደውል።
እሺ።
በዛው ስልክ ልደውል ወይስ በዚህ አሁን በደውል?
በ- በ- ከፈለክ በዚህኛውም ከፈለክ በዚህ መደወል ትችላለህ። ሁለቱም እኛ ናቸው። እሺ